hello ቤት ነኝ። hello አቤት፣ ጤና ይስጥልኝ።
ሰላም።
password ቤት ቤት ለመቀየር ፈልጌ ምን የቱ ጋር ነበረ መጠቀም ያለብኝ?
ምን አልከኝ ወንድሜ?
password ኡን ለመቀየር ፈልጌ ነበረ እሺ
እ፣ የምቀይርበት ቦታው ጠፍቶኝ ነው።
forget password ነው እሺ የምትለው መቀየር ሲሆን forget password ስትለው ራሱ እንትን ይላል። እሺ እኮ ሌላ ኮድ ይልክልኛል አዎ፣ ከዛ ኮድ ኮድ ራሱ ውጪ- ነው የሚልክልህ።
እኮ ከዛ ኮድ ውጪ ሌላ ኮድ መጠቀም አልችልም አይ አይ ራሱ ነው የምታስገባው።
እ፣ እንዴ እንጂ የራስሽን password መጠቀም አትችይም ማለት ነው።
አዎ
እ፣ እሺ